ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው hello የ transaction ቴሌግራም ላይ ላክ ብለሽኝ ነበር።
እሺ ላኩ አዎ ማን ነው የሚለው ስሙ ቴሌግራም
ፓፒ
ማን ፓፒ ፓፒ
ፓፒ
ፓፒ ፓፒ አዎ
ፓፓ ነው ወይስ ፓፒ ነው አዎ ፓፓ መሰለኝ ፓፒ
more የሚለው ውስጥ የለም ያሉን ነው
አይ አይደለም screenshot አድርገ ምልክት አድርግበትና ላክልኝ አክብበሽ አልሽ አንቺ ስልሽ ከዛ ልክ ያለው ብቻ ቴሌግራም እሺ ብዙ ሰው ነው የሚያናገሩት ምናልባት አልተረዳሁትም ያሉትን ስለዚህ እንደዛ ካልን ቴሌግራም ላይ መልስ ስለምሰጡት በትዕግስት ይጠብቁ ደንበኛችን እሺ እሺ እሺ